ሄሎ ሄሎ ሄሎ አቤት
ከአስተማሩ ስልክ አላነሳም ብሎ ዘጠና ሁለት ሰባ ስድስት ሰባ ሁለት
ሰባ ስድስት ዘጠና ሁለት ሰባ ስድስት ዘጠና ሁለት ሰባ ስድስት ማን ነው ስምህ?
ሀብታሙ ሀብታሙ ዘጠና ሁለት ሰባ ስድስት ነው ያልኩህ አይደለ?
አ
እሺ፣ እና ይሄን ስልክ ሌላም አላደውልም ሌላ ሌላም ወርደር አለኛ ከአንድም ሁለት ወርደር ሌላ
እኮ አስር ደቂቃ ጠብቅና የማያነሳ ከሆነ ትሄዳለህ። ከአስር ደቂቃ በኋላ